ወይዬ ሄሎ ወይዬ ወይዬ አልጨረስኩም።
እሺ፣ አሁን አንተ ወደ ራስ ነው አይደል ሪፖርት ማድረግ የፈለግከው?
አዎ አዎ አዎ እሺ፣ እየሞከርከው አይደለም። ብትሞክረው ነበር ኖሮ at least failed ይል ነበረ ያልከኝ voucher ማለት ነው።
not found ነው ያለኝ እኮ ሞክሬያለሁ።
ስላላስገባኸው ነው። አሁን ያልከኝን voucher code በትክክል እስቲ ያስገባው። ሀያ ስድስት ዜሮ ሀያ ሁለት ሁለት ሁለት ነው ያልከኝ አ?
ዜሮ እኮ አይደለም O ነው ያኛው ሀያ ስድስት O
እሺ small letter መሆኑን እርግጠኛ ነህ?
ያ
እርግጠኛ ነህ?
letter እሱን O small letter letter ነው።
ላይሆን ይችላል እኮ O letter ነው፣ ግን small ም capital ም አለ አይደል? የላክልኝ አ፣ small አ፣ letter ነው።
okay እና ቁጥር capital small ና ማርገ ካፒታል ሞክረው። አዎ ካፒታል ማርገ ሞክረውና እዛው ላይ አውራኝ። እሺ እሺ።
እሺ ነው